የት ነው የምትኖሪው ያለሽበት ቦታ? የት ነው የምትኖሪው ያለሽበት ቦታ? ምንኛ ኃያል ነው ያንቺ ትዝታ ዘወትር ይታየኛል መላኩ ምናሽ በነፋስ ሲጫወት ሲበተን ጸጉርሽ በትዝታ አትኩሬ ፈዝዤ ሳይሽ እጅሽን ዘርግተሽ ባማረ ፈገግታ እያልሽ ስጠሪኝና የኔ ትዝታ ሰከከኔ ሆንሽብኝ ትዝታ ወገብሽን አቅፌ ቀርበሽ ከደረቴ ዙረው ተጠምጥመው እጆችሽ ካንገቴ ያወጋነ ሁሉ አይጠፋም ከፊቴ ኃይሌም ተዳከመ መንፈሴም ተረታ ኃይሌም ተዳከመ መንፈሴም ተረታ ኧረ ወዴት ላግኝሽ አንቺ እኔ ትዝታ